Hello ጤና ይስጥልኝ ተድላ አምቡላንስ ባኮ ምን እንርዳዎ?
አይ information ለመጠየቅ ይቻላል።
ይቻላል ይቻላል።
እንትን ነበር በቲቪ አይቻችሁ ነበርና እሺ እኔ ደግሞ እንትን ነበርኩ የትምህርት ደረጃም አለኝ እና
እሺ ሾፌር የምትፈልጉ ከሆነ ብዬ ነበር።
እ የቅጣ የስራ ቅጥር ማስታወቂያ ሲያወጡ እህ፣ እዛ ላይ አይተክ እም- እንትን ማለት ትችላለህ።
አለ እንደዛ እንትኑ እም፣ በምንድን በይለቀቃል ነው በጉ በእንትን በኢንተርኔት ወይስ በ- እም፣ website ም አላቸው እዛ ላይ check ማድረግ ትችላለህ።
እሺ እ plus እ plus ደግሞ ተድላ አምቡላንስ ተ- ቴሌግራም ቻናል አለው እዛ ላይም check out ማድረግ ትችላለህ።
እሺ እሺ እ የቲክቶክ account ም አለው በዛም inform ማድረግ ትችላለህ።
እሺ እሺ በጣም አመሰግናለሁ። እሺ ችግር የለም። እሺ እሺ ቴንክ አመሰግናለሁ።
ዩ እሺ